Hello? Hello?
ሄሎ ሄሎ አቤት አቤት ሰላም ጤና ይስጥልኝ።
ጤና ይስጥልኝ ከዊፕላስ ሶሉሽን ነበር ምደውልልህ። link ልከንልህ ነበረ አይተከው ከሆነ ሀሳብ አስተያየት ካለ ልጠይቅህ ነበር።
አይ እ፣ በጣም busy ስለሆንኩኝ አላየሁትም okay እሺ፣ ትመለክ ተመልከተውና ጥያቄ ምንም ካለ መደወል ትችላለህ። ዊፕላስ ሶሉሽን
ምን ነበረ እሱ
ዊፕላስ ሶሉሽን ከሰላሳ አራት በ- በላይ የሆኑ አገልግሎቶችን በአንድ application ይዞ የመጣ ነው እና እሱ ውስጥ okay አይ register አላየሁትም አድርገን down- down- download ም አላረኩትም አላየሁትም okay ይመልከተውና ጥያቄ ካለ ላክልኝ።
እሺ እሺ